ሄሎ ጤና ይስጥልን ችብችብ ጤና ይስጥልኝ።
አብሮ ይስጥልን።
ድን ቤት አድርጌ ነበረ ነው እሺ አንድ ሰው ሲገባ እሷ ከፍላለች፣ ግን አያሳይም።
በዚህ ስልክ ቁጥር ነው ክሬት ያደረጉ።
አዎ፣ አዎ።
እሺ ጠብቁኝ።
እሺ ይቻከም
በዚህ ስልክ Order የተደረገ የለም። Maybe ሌላ ስልክ ከሆነ ይንገሩ።
አይ no no ዜሮ ዘጠኝ አስር ይቅርታ፣ በሌላ እሺ አርባ ዘጠኝ ሰማንያ ስምንት ሰማንያ ስምንት በእሱ የደወልኩት ነው።
እሺ አርባ ዘጠኝ ሰማንያ ስምንት ሰማንያ
ሰማንያ ሶስት እሺ የለም። ድንች አይደል ያሉኝ?
አዎ
እሺ እ ድንች ላይ ወንጌላዊት ሰርካለም
መተ- ያሉት አንድ ሰ- መቅደስን አያሳይም። መቅደስ ከፍላለች።
አዎ ከፍላለች።
እ
እ update አድርገዋለች app ኡን።
አይ አላደረገችውም። ኧረ እስቲ update አድርጋ check አድርገው።
እሺ፣ ያው ከሆነ መልሰው ይደውሉልኝና screenshot ይልኩልኛል። እሺ እሺ እናቴ፣ እሺ።
እሺ፣ መልካም ቀን።